ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ደንበኛችን ሰሞቷል። ጤና ይስጥልኝ።
ይስ- ይሰማኛል ይሰማኛል።
ከቢጃ የጥሪ ማዕከል ነበር የምደውለው።
ከየት ደንበኛችን ከየት
ከቢጃ የጥሪ ማዕከል ነው የምደውለው። ሀለባያ ላውንጅ ኖት ከ- ከየት ከየት አልሽኝ? መቤቴ ከስ- ቢጃይ ቢጃይ ቢጃ እሺ እሺ።
ሀለባያ ላውንጅ ኖት አይደል?
አዎ አዎ አዎ። ግን እ፣ አሁን እኔ የለውም መልእክት ልንገርልሽ።
አይ አዲሱ ኮድ ኤስኤም ሶት ከሆነ ለመጠየቅ ነው። የቢጃይ ኮድ ያልኩህ ነበር።
እሺ እሺ። ልጠይ- ልጠይቅልሽ ልጠይቅልሽ ደውዬ
አሁን እሱ የሆነ ግን ቁጥር መጥቶልኝ እ፣ አል- አ- እስኪ ቆይ እ፣ ደረሰኝ ልንገርሽ።
ልንገሮት ቁጥሩን።
እሺ
እሺ መልሼ ያረጋግጣለሁ።
እሺ እሺ። ሊሆናል